hello
ጉዳይን የደወሉትን ልርዳዎት?
ስራ ማስታወቂያ ስላልኩኝ ባለሙያ የሚለው ነው ነበር የደወልኩት።
እሺ ሙሉ ስምዎን ይንገሩኝ?
አይን አዲስ ተስፋዬ ዘለቀ።
እሺ እድሜ?
እድሜ ሰላሳ አራት አሁን በደወሉት ስልክ ይገኛሉ?
አዎ በዚህኛው ስልክ አዎ እገኛለሁ።
መኖሪያ አድራሻዎ የት ነው?
መኖሪያ አድራሻዬ ጋርመንት ሀይሌ ጋርመንት
እሺ መስራት የሚችላቸው ስራዎች እንዲሁም ልምዶትን ይንገሩኝ።
ያው መስራት የምችለው ያው ምግብ የፈረንትም ያበሻም ያው ወደ ዱባይ እንትን ስለቆየሁኝ ለአራት አመት ምናምን ጽዳትም በምግብም ያው እሰራለሁ።
እሺ ስለ ጉዳይ መረጃ የሰሙት ከየት ነው?
እ?
ስለ ጉዳይ መረጃ ከየት አገኙ?
አይ አጋጣሚ ፌስቡክ ላይ ጉዳዩን የሚል profile ላይ ያለው ስልኩን ወስጄ ነው የደወልኩት እንጂ የትም አልሰማሁም።
እሺ እ፣ ሙሉ መረጃዎትን ተቀብያለሁ። ባለሙያዎችን የምናስተናግደው ማክሰኞ ወይ ሐሙስ ጠዋት ሁለት ተኩል ላይ ስለሆነ ለመች ቀን ቀጠሮ ሊያዝልዎት?
ማክሰኞ ወይ አሀ፣ በአካል መምጣት ነው ያለብኝ ነው?
አዎ
እሺ ማክሰኞ ወይ ሐሙስ ነው። እሺ ቀጣይ ማክሰኞ ይሁንልኝ።
እሺ ቀጠሮ ይዤልዎታለሁ።
okay፣ ከቀጠሮ ቀን ቀደም ብለን እ፣ ደውለን የምናስታውሶትና አድራሻችንን የምንልክልዎት ይሆናል።
እሺ እሺ እሺ መልካም ቀን ይልዎት።
ለሁላችንም